ሄሎ ሄሎ ጤና ይስጥልኝ።
ሰላም።
ኤደን ከጅብጅብ ነበር ምደውል ያሉት።
እሺ።
የድንች order ዛሬ ተባል።
አዎ
Okay። ለ driver code ሰጥቶት ነበር ወይስ አዎ ሰጥቼው ነበር።
ልካውለታል?
አይ እዛው በስልክ ነግሮ ነበረ
Okay። ስንት ነበር ኮዱ የሰጡት?
የት ነበር? አሁን ጽፌው ነበር። አስራ አንድ አስራ አንድ አስራ ሶስት
Okay እሺ። Okay ለማመረከቦትን check ለማድረግ ነው። በቃ እሺ፣ መልካም ቀን።
እሺ እሺ